Hilma. Hilma.
ያው
ቤት
ቤት ቤት ለማስገባት ስል በቻርታ ስልክ ቁጥር መርጦ ሌላ ስልክ መቀየር አልቻልኩም።
ዊዝድሮ ማድረግ ነበር የፈለግከው? ዊዝድሮ ማድረግ ነበር የፈለግከው?
አይደለም ገቢ ለማድረግ ዲፖዚት ስታደርግ አዎ፣ ስልክ ቁጥር እንትን- የአንደኛውን ስልክ መርጦ ከሱ ውጭ መጠቀም አልችልም። ማለት አዎ ነው።
እንትን ይሄን ስለሆነ ጌታ ነው ላይ ነበር ብሩ ያለኝ።
deposit ማድረግ የሚቻለው ከዚህ በኋላ ቴሌብርክ እና ቤስት ቤት ቁጥርክ አንድ መሆን አለበት።
okay።
ለ- እንደዛ ሆኗል ስለዚህ ከዛሬ በኋላ ለዛ ነው።
በሳፋ- በሳፋሪኮም አንድ account ልክፈታ። የሳፋሪ አዎ በዛ በቤስት ቤት account ክ አዎ ቤስት ቤት account ልክፈትለት ማለት ነው።
አዎ ትችላለህ።
እሺ፣ አመሰግናለሁ።
እሺ መልካም ቀን።